ቴሌ ቴሌ ሄሎ፣ ጤና ይስጥልኝ። ፕሊንግተን ስቶ ነው። ሱባ እኮ ምን ልርዳው?
ጤና ይስጥልኝ። ያው በቃ ኢትዮ ቴሌኮም ነው እንትን ደውላችሁልኝ ነበር።
ኢትዮ ቴሌኮም።
እናም ያው እዛ ጋር ስምንት ዜሮ ስምንት
አይ ተሳስተዋል። ይሄ ያኛው ይሄኛው ፕሊንግተን አድረስ ስቶ ነው።
መስጫ አቤት አቤት ፕሊንግተን ስቶ ሆምስ ነው። ይሄ ሰማንያ አንድ ሰማንያ ስምንት ነው። ይሄ ሰማንያ አንድ እናትዬ ሰማንያ አንድ ሰማንያ ስምንት ነው። ይሄ ሰማንያ አንድ ሰማንያ ስምንት ነው። ይሄ አሁን የደወሉበት እርሶ ሰማንያ አንድ ሰማንያ አዎ ስምንት እሱ ነው።
ነው የኔ ጥያቄ ፈልጌ ትመስሎኝ ነው እንትን የሆነ ነገር ፈልጌ አሀ ይሄኛው ከዛኛው ጋር ይለያያል ማለት ነው
ማን ጋር ነው የደወሉት?
በቃ ይሄ በአሁኑ ስልክ በአሁኑ ቁጥር ነው የደወልኩልሽ እናትዬ አይደለም ማን ጋር ነው የደወሉት? Flintstone Homes ነው። ይሄ እሺ እሺ በቃ እሺ በኋላ አስተካክዬ እደውልልሻለሁ እሺ ላለም እሺ እሺ
Hello፣
አቤት
እ፣ ማ- ማ- ማን ጋር ነው በትክክል የደወሉት እርሶ?
ሰማንያ አንድ አይደል እንትን የቤት ስልክ እኮ አይደለም የደወልኩት ቴሌ ጋ ነው ቴሌ ቴሌ እኮ ቴሌ አይደለም። ይሄ Flintstone ነው።
እሺ ተሳስተዋል።
እሺ ይቅርታ እሺ እናት Okay.